ይሉኛል ኧረ ምላ ሰዎች ሳይገባቸው ኧረ ምላ ክፍት ቦታ የለም ኧረ ምላ ብለሽ ንገሪያቸው ኧረ ምላ ተንሰራፍተሽበት ኧረ ምላ ባይምሮዬ ጓዳ ኧረ ምላ አንቺን የት አድርጌ ኧረ ምላ ልቀበል እንግዳ ኧረ ምላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግም ፍቅር ካንቺ ሌላ ልቤ ከልብሽ ጋር ኧረ ምላ በሀሳብ ተገናኝቶ ኧረ ምላ ስገላገላ አደርኩ ኧረ ምላ ያንቺ በኔ ጥንቱ ኧረ ምላ እህላ የበላኝ ኧረ ምላ አይጥመኝ ሙዚቃ ኧረ ምላ ደስታዬ አንቺ ነሽ ኧረ ምላ ተረዳሁት በቃ ኧረ ምላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግ ፍቅር ካንቺ ሌላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግ ፍቅር ካንቺ ሌላ